તને કેટલા માં છે?
હેલો આવેશ ዋሽንግተን ሰላም።
ነው የምልህ ሰላም ነው።
ሰላም እግዚአብሔር ይመስገን።
የነርቭ ቀጠሮ ማስያዝ ያስፈልጋል ወይ ዝም ብሎ መምጣት ነው? ነገ ጠዋት የነርቭ ሕክምና
እ፣ አዎ ነገ ይገባሉ። ያዝለውት እንዴ
አዎ።
ካርድ አለውት?
አይ አዲስ
ይገባል።
ሄሎ አቤት ይጠብቁኝ፣ ልጅ ለውት ነው።
እሺ
ስም አልበል
ዚያዳ ዚያዳ ብርሃኑ አዎ ዚያዳ ብርሃኑ አዎ ስንት ሰዓት ነው የሚገባው? እ?
ነገ ሁለት ሰዓት ነው የሚገባው።
ሁለት ሰዓት አ፣ ቀን ሙሉ ነው የሚሰራው ወይስ ብርሃኑ ግማሽ?
ብርሃኑ ዚያዳ ብርሃኑ ማን እንዳልሽታ ዚያዳ ብርሃኑ ዚያዳ ብርሃኑ ከአምስት ሰዓት ነው የሚኖረው።
አምስት ሰዓት አ፣ ብርሃኑ ማን ነው?
ጎራሽ ወራሽ ጎ ጎ ጎራሽ ጎራሽ ጎራሽ አዎ ስልክ ያስፈልጋል?
አዎ ጠብቁኝ። አዎ ያስፈልጋል። ጠብቁኝ። ዜሮ ዘጠኝ አስራ ሶስት አስራ ሶስት ሰላሳ ሰባት ሰላሳ ሰባት ሀያ ሶስት ሰባ ሰባት ሀያ ሶስት ሰባ ሰባት አዎ
በቃ ችሎታለሁ።
እሺ አመሰግን እሺ